ጤና ይስጥልኝ ቸኮል።
አብሮ ይስጥልን። እንትን ነበር ማ እንዴት ነበር?
withdraw አድርጌ ማ- withdraw አድርጌ ማለት ነው።
እሺ፣ በምን ባንክ?
ባንክ አይደለም ቴሌብር ላይ እሺ፣ የቴሌብርን ቁጥር ይንገሩኝ።
ከአራዳ ቤት እንግዲህ ማለት ነው ዜሮ አዎ፣ ዜሮ ዘጠኝ አርባ የቴሌብርን ቁጥሮትን ይንገሩኝ። አርባ አምስት አስራ ሶስት ሀምሳ አስራ ሰባት አስራ ሶስት አስራ ሶስት ሀምሳ አስራ ሰባት
መቼ ነው ቀኑ? መቼ ነው ቀኑ?
ትናንት ማታ ትናንትና አካባቢ እኛ ጋር የመጣ የለም። እሺ፣ አራዳን ደውላችሁ ጠይቋቸው።
እ? እ?
እኛ ጋር የመጣ ስለሌለ እነሱን ደውላችሁ ጠይቋቸው። አብሮ ካራት ካላት
እሺ፣ እሺ። official page ኣቸው ላይ ሊደውል ይደውሉላቸው።
እሺ።